ሄሎ ሄሎ አቤት ይስጥልኝ ሀሚድ ነኝ ምን ልርዳ አውሮስታን እሺ
ብር ወጪ አድርጌ ነበርና ወደ account ያልገባም cancel ዳ- አለኝ ስንት ብር ነበር አምስት ሺህ አምስት ሺህ ሁለቴ ማለት ነው እሺ በዚሁ ቁጥር ነው አይደል አዎ እሺ check እያረኩልህ ነው አንዴ ጠብቀኝ Hello አቤት confirm አድርጌልሃለሁ ሁለቱንም ትንሽ ቆይቶ ይገባል ወደም
ወደ ወደዛው አዘዝክበት account አዎ፣ ወደ ወ- አንዋር ሀሊድ
ወደ አንዋር እንትኑ?
ሀሊድ አዎ እሺ አዎ፣ እሺ እሺ እሺ